ዩኒቨርሲቲ Gâché.
አቤት
3 وش سبقتي وثبت بيت 204 بيت መቶ አርባ ብር ዛሬ ነው ها لي حال
ዱ ስፒክ እንግሊሽ ሳር ها متبر إيه 204 بيت عقبهم بيست بيت لك تلبس درو
እኮ ዛሬ ነው ወይ لي ጉዳይ تنا تنا تنا تنا ትናንት ها በዚህ ስልክ ነው በሀይል بزي ዘንቤት سلك نو
እሺ መስመር ላይ ጠብቀኝ
أي بزي سلك نو እሺ قش እሺ እሺ
ها ها ሄይ
ሄሎ
إيه
ቴሌግራም ስልካችን አለክ
لي تلقرامي ቴሌግራም የለህም ها
እሺ ወይ በሰውም ቴሌግራም ቢሆን ስክሪንሻት አድርገውና ከቴሌ አዎ።
ብር የተላከል ቴክስት አለ ها بس بس بزي فرقة
ልካል ቴሌ ቤስት ቤት ها دي سبوستي تلبر لو وسيست بيت
ገብቶኛል ይኸውልህ deposit ስታደርግ ከቴሌ ብር ላይ አዎ።
ቀንስና መቶ አርባ ብሩ ها text ይገባልሃል አይደል አሁን
text ገብቶልሃል አይደል
ቤት ቤት ገብታሉ እና መቶ አርባ ብር የለም በ
ለቤስት ቤት ሳይሆን ለቻፓ ፋይናንሻል ቴክኖሎጂ መቶ አርባ ብር ከፍልሃል አዎ።
የሚል text ስልክ ላይ ማለት ነው SMS ገብቶልሃል hello ይገባል።
ስልክ ላይ SMS ገብቶልሃል check አድርገው
እሺ የእኔ ስልክ ነው ዜሮ ስድስት ሀያ ስድስት እሱ ላይ text አልገባልህም SMS
በዚህ ስልክ ነው ከቴሌ ብር ከአንድ ሀያ ሰባት
አ ከቴሌ ብር እሱ የገባልህን text screenshot አድርገህ ላክልን ቴሌግራም ላይ
አሁን
እ
የእኔ ቴሌግራም የለም ያለ
እኮ screenshot አድርገውና በሌላ ስልክም ቢሆን በቴሌግራም ላክልኝ። ስልክ ልስጥህ እኔ የምትልክበትን ስልክ ልስጥህና ከዛ ሪፖርት እናደርግልሃለን።
እሺ
ስልክ ልስጥህ